ሄሎ ሰላም ጤና ይስጥልኝ። እስከዳር ነኝ እባክዎ ምን ልርዳው?
እሺ እስከዳኝ ሰላም ነው። ጤና ይስጥልኝ። እንትን ጋር ሳንፔላ ደውዬላቸው ነበርና እሺ
ኮድ አለ ሰጡን፣ ኮድ ይስጡን ምናምን አሉ።
ኮድ የለውም ነው ያንተን transaction ኮድ የለውም ተብለህ ነው?
አይ ኮዱን እናንተ ናችሁ መሰጧቸው መስለኝ
እኮ ያንተ already የለም ተብለህ ነው እዛ አዎ፣ ካሳወቅነው list የለም።
አዎ፣ እንደዛ አለች።
እሺ ንገረኝ ስልክ ቁጥርህን።
ዜሮ ዘጠኝ እሺ ስልሳ አንድ ስልሳ አንድ ሀያ አምስት ሀያ አምስት ስልሳ አምስት ስልሳ አምስት ዜሮ አራት check አድርጊው እስኪ።
እም፣ ያንተ ኮድ የለውም ነው
ለምን ሁለት- ኮድ የለውም ሁለት- ነበረ system ኡ እኛ ሳይሆን normally system ኡ ሲወጣ እነሱ ራሳቸው ናቸው ይህን ኮድ የሚሰጡት። ይሄ ማለት ወደ አንተ ይመለሳል ማለት ነው። አሁን ያውት ነው ዊዝዶ ነው ያደረከው አይደለ? ወደ ቤት ቤት አዎ።
account ሊመለስ አዎ።
ይሆናል ማለት ነው። refund ነው የሚደረገው እንደዚህ ኮድ የሌለው ሲሆን ማለት ነው። እና እሺ።
እና already አንተ እንዳሳወቅል- እንዳሳወቅንልህ እያየሁት ስለሆነ ነው ከሱ list ውስጥ አግኝቼው ነው እያወራ ሁ- ሁለት ሁለት ነው
ሁለት አምስት- እ, አምስት አምስት መቶ አምስት መቶ ብር አይደለም?
ሁለት አዎ፣ አምስት አምስት መቶ አንድ ሺ
አዎ ሁለቱም አዎ ልክ ነህ። አዎ እ፣ እሺ
already ኮድ አለው እንደውም አንዱ ማለት ነው። ስለዚህ እ፣ already ስላሳወቅንልህ አው- አባቴ እነሱ ከ list ኡ ላይ ስላላገኙት ነው የሚሆን የሚ- ሊሆን የሚችለው። አሁንም ድጋሚ ያሳውቅልሃለሁ።
እሺ
እሺ እናመሰግናለን። እሺ መልካም